ከፍታው ስትገባ የልቤን በር ሳየው አንድ አይነት የነበረ ሁሉም ወደ አዲስ ተቀየረ። እውነት እናውራ ከተባለ ለእኔስ እንዳንቺ አንድም የለ ባለም ያልታየ ጥበብ ነግሮ ልዩ አደረገሽ አሳምሮ ሰው አምሮ ከሰብ እንዳይወጣ ነፍስሽማ ቆርጦ የነብነው አስበላሽ ባንቺ ቢጨክን የለም ጭራሽ ዓለም ያኔ አይኔን አድረሳው ለማቀስ ፈገግ አረግሽኝ እንዳዲስ ከፀሐይ ከዝናብ ከለላይ ውቤ እናቴ አምሳል ነሽ ጥላዬ ቁም ነገርሽን አይቶ የማያደንቅ የለም አልተገኘም ላንቺ ያቻሽ በዚያ ዓለም የጫወታሽ ለዛ እየነሳ ዋቀ ሰው ያለውን ሚስጥር ካንቺ አይደብቅም ድንገት ከሰማል ወጥቶ ላወራሽ ቀኑ ቀንቶ መቼም አይጠግብሽ ሰምቶ አቤት ካንቺ ጋር ጨዋታ አቤት ካንቺ ጋር ጨዋታ የማይረሳ ትዝታ አቤት ካንቺ ጋር ጨዋታ ሲያምር ካንቺ ጋር ጨዋታ የማይረሳ ትዝታ የማይረሳ ትዝታ ናሚረዳው ላይ ሰው የለም የሚነገሰው ታየ ሲወሱ ሰኛ መሽቶ ትማይተኛ ናሚረዳው ላይ ሰው የለም የሚነገሰው ታየ ሲወሱ ሰኛ መሽቶ ትማይተኛ ታየ ታየ ታየ ታየ ታየ ሲወሱ ሰኛ